ጤና ይስጥልኝ ማሊ ባባ።
Hello ሰላም፣ ጤና ይስጥልኝ። Hello
ምን ልርዳዎት?
መኪና ፈልጌ ነበረ።
እሺ ምን አይነት መኪና አባት?
አምስት መቶ ሺህ cash አስይዤ እንትን ማለት የምችለው ከባንክ ጋር የሚገናኝ ምን መኪና?
እ ሱዙኪ Every አለ እንዴ?
ሱዙኪ Every አለን።
የሁለት ሺህ እንትን ነው።
ሁለት ሺ ሰባት እና ሁለት ሺ አስራ ሁለት አለን።
ዋጋቸውን ትነግርኛለሽ?
እሺ ሁለት ሺ አስራ ሁለቱ ሞዴል manual ነው አንድ ነጥብ ስድስት
እሺ
ሁለት ሺ ሰባቱ አውቶማቲክ ነው አንድ ነጥብ አንድ በባንክ
አንድ ነጥብ አንድ በባንክ ይገናኛል።
አዎ
አውቶማቲክ ነው። የሁለት ሺህ ሰባት አዎ አዎ ጥሩ አውቶማቲክ ይዞታ ላይ ነው ያለው። የት መጥቶ ጥሩ ይዞታ ላይ መጥተው ማየት ይችላሉ በአካል
መስቀል ፍላወር ነኝ አሁን። የት ነው ያለው መኪናው?
እኛ ፓስተር branch ኣችን ላይ ነው ያለው እንትን ላይ እኛው ቴሌግራም branch ኣቸው የለም። ሱዙኪ Every በ automatic ያልሽው የለም እዚህ የሁለት ሺህ ሰባት
ሁለት ሺህ ሰባቱ አውቶማቲኩ ሁለት ሺህ ሰባት እዚህ ፓስተር branch ኣችን ላይ አለ።
Okay። እዚህኛውስ ማየት የምችለው ሌላ አማራጭ አለኝ? በዚሁ አይቼው ልመጣ?
Every Every የላቸውም እዛ
እሺ። በዚህ አይነት ዋጋ ምን አይነት መኪና አለ ሌላ? አሁን በነገርኩሽ አይነት መንገድ ለኔ ነው።
ስንት ከፍለኝ አምስት መቶ አዎ አምስት
እ ሄሎ ሄሎ ሄሎ